ጤና ይስጥልን።
ጤና ይስጥልን እንዴት አለሽ?
በዩቲዩብ ነው የምንረዳዎት።
በኢንቲቲቭ አዎ። ወጌሻ ምዝገባ ለማድረግ ነበርና ምንድነው የሚያስፈልገን መስፈርት?
ምንም ፍላጎትና የምናስከፍለው ክፍያ አለ እሱ ነው።
አ ፍላጎት ስልሽ አሁን ትምህርት ደረጃ ምናምን ይጠይቃል?
አይ አይጠይቅም።
አይጠይቅም? ቡና ልጆች
ይቅርታ ይቅርታ በጣም ይቅርታ በጣም አይ ችግር የለም። እሺ አ፣ የት ነው ቢሮአችሁ የምመጣው? አበሩት በስልክ ነው እየመዘገብን ያለ ነው። አበርስ መምጣት አይጠበቅቦት።
በስልክ ነው? እሺ፣ ላውራትና ለባለቤቴ ነው ሄሎ እደውላለሁ። ናቸው ላውራትና ለእኔ አይደለም ለባለቤቴ ነው። እንትን ልሻል እሺ እሺ እደውላለሁ። እሺ